Hello hello ወይ በል Hello ጹ አ- እንትን አላልኩትም አልሰጠሁትም። እሺ በራሱ ስፖንሰር የሚያደርገው ሰው አቶ ነው ያቋረጠውና screenshot ካልሆነ በስተቀረ አልሰጠሁትም። Accept በቃ እኔ አልሰጠሁትም።
አሁን ማረጋገጥ የፈለኩት የነበረው acceptance እና summary ሰጥተው ከነበረ ልክ እንዳይባል አዎ፣ ገባኝ ገባኝ።
ስለዚህ ከሂሳብ ጋር መመለስ የተያያዘ እችላለሁ።
ነገር ነው አይደለ?
እም?
ከሂሳብ ጋር የተያያዘ ነገር ሆኖብሽ ነው።
አዎ አዎ ገባኝ። ስለዚህ አልሰጠሁትም። Screenshot ብቻ ልክ ያለው እንጂ አ፣ ሙሉውን document አልሰጠሁም።
እሺ Alright። እሺ ጽዬ፣ በተረፈ ደህና ነሽ?
ደህና ነኝ ገኒ እግዚአብሔር ይመስገን። በይ ቻው።
አዎ።
ወደ ገደለው እሺ።
ስናወራ ስለቆየን ነው።
እሺ በይ ቻው። እሺ ግን እሺ ቻው።